ኤበሳሉ ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ የምንረዳው ጤና ይስጥልኝ። ዲፖዚት አድርኩ እስካሁን አልገባልኝም።
ከሲቢኢ ብር ነው አዎ የዲፖዚት ሜሴጅ ላክልን።
አዎ አዎ ቴሌግራም ላይ ቴሌግራም ላይ ልከሃል።
አዎ ማን ነው ስምህ ቴሌግራም ላይ?
ስዋይፕ
እስቲ ስፔል አድርጊልኝ አንዴ። ኤስ እዚህ ኤስ
እ ኤስ ብሎ ምንድን ነው ስምክ?
ኤስ ዩ እሺ ኤስ ኦ ኤስ ኦ ኤስ ኦ ዩ ዩ ኤች
ስዋሂ እ ቡልሾ ነው።
አዎ አዎ
እሺ በቃ ለቻፕ አሳውቀንልሃል። ትንሽ ጠብቀን እሺ እስኪመልሱልን እሺ ትንሽ እሺ።
ትራንዛክሽን ስለተብላን። እሺ እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። እሺ እሺ